ምን ለማድረግ እንደው ይላል አዎ
ብሮ ልደውልልህ ነበር።
እየወጣን ነው።
እሺ መጣሁ።
ወደ አሻራው እየሄድን ነው።
እየሄዳችሁ ነው? በቃ መጣሁ።